hello ጤና ይስጥልን Best Bet እንዴት ነው ወንድሜ? ሰላም ጤና ይስጥልን።
አለን አለን ሰላም ነው አለን አልሐምዱሊላህ። ውድ- አሁን withdraw አድርጌ አንድ ሺህ ብር አልገባልኝም።
አሁን ነው አዎ አሁን በደወልክበት ቁጥር ነው አዎ
ዘጠኝ በሚለው ነው የምትጠቀመው ዜሮ ዘጠኝ በሚለው ነው አዎ ዜሮ ዘጠኝ በሚለው ነው። አዎ
ስንት ብር ነው
አንድ ሺህ ብር
ማርያም እሺ approved አድርጌላለሁ ገብቶላል እሺ check አድርግ እሺ፣ በጣም አመሰግናለሁ ወንድሜ።
ችግር የለውም አብሮ አዎ